ጤና ይስጥልኝ ቪዲዮ ኢትዮጵያ ሄደን በኩል ምንድነው
ጠዋት ደውዬ ነበረ እና አልመጣም። ቴክኒክ ያሉ እሺ ለማያቸው በዚህ ስልክ ቁጥር ነበር ያስመዘገቡት የደወሉት የደወሉት በዚህ ስልክዎት ነበር አዎ አስመዝግቤዋለሁ። ጠዋት ግን እስካሁን እሺ ለማያችን ሊሎት አንድ ጊዜ መስመር ላይ ጠብቁኝ ያየሁልዎት ነው በዚህ ስልክ ነው አይደል የተመዘገበው ሙሳ ሬስቶራንት እና ባር ነው እሺ የተመዘገበውን አይቼዋለሁ። አዎ ሁለት ሰዓት ሆኖታል። ምናልባት የወረፋ መብዛትና መንገድ መዘጋጋት ሊሆን ስለሚችል ትንሽ ይታገሱ። እኔም ደግሞ አሳውቃለሁ መልሰው እንደደወሉ።
ይመጣል አሁን
አዎ ምናልባት መንገድ ተዘጋግቶ ሊሆን ይችላል እንጂ ተላልፎላችኋል ለጥገና ባለሙያዎች። እሺ ደመያች እና እኔም መልሼ መልሰው